ሰላም ጤና ይስጥልኝ። ቢጃ ኢትዮጵያ ሳንቲኔ እባክዎት የምንረዳው
ኪሮቤል ነኝ ከቢጃ ነው የምደውልልሽናል።
እሺ
ትኬት አስራ ዘጠኝ አርባ ስድስት
አስራ ዘጠኝ አርባ ስድስት እሺ እንዳለ እንትን የሚለው ማለት የተጻፈው ነገር ስለ ሲኦት ሲሊንደር ነው። ሲኦት ሲሊንደር የለኝም ወይ ምናምን ነው እና ግን ወደ ሜንቴናንስ ነው እንትን ትኬት የመጣው
እሺ እስቲ ቼክ ላድርገው። የጠዋት ፈረቃዎች ናቸው። አሁን ነው የገባሁት እኔ።
እሺ ቼክ አድርገን እ፣ እንነግርሃለን።
እሺ፣ አመሰግናለሁ።
እሺ